Hello ተነስተለ ሰላም። አሁን ደውዬ ነበረ። የቡልቡላ ዋሽንግተን ነበር የፈለኩት እኔ ስልክ ቁጥር reception።
የቡልቡላውን ነው።
አዎ
እሺ ልስጣችሁ። ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት
ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት
ሁለቴ ሰማንያ ስድስት ሰማንያ ስድስት አዎ
እሺ አመሰግናለሁ።